ግን ወደ ነው የሚመቻቸው ይመቸናል። ልጆቹ እነሱስ ደስ ይላቸው? ኦኬ። ተ- እ? ተሰላስሏል? ሎ- lawyer አማሀ pick it up hello
ሰላም ጤና hello።
ይስጥልን።
አቤት።
lawyer አማሀ ዘውዴ ነው።
አ እሺ ስሜ ሀሮን ይባላል።
እ ስሜ ሀሮን ይባላል።
እሺ የደወልኩት ከ We Plus Technology Solution ነበረ።
እም፣ so እኛ መተግበሪያ ወይንም application ነበር develop ያደረግነው።
እም፣ እሱ ላይ እናንተ ድርጅታችሁን በማስመዝገብ በነፃ ማስተዋወቅ ትችላላችሁ።
እም።
እኛ ከእናንተ የምንቀበለው ምንም አይነት ክፍያ ወይም fee የለም። ከእናንተ የሚጠበቀው ከ App Store ወይም ከፕሎ- ከ Play Store application ኣችንን download በማድረግ አድራሻችሁንና service ኣችሁን መለጠፍና ማስተዋወቅ ነው ማለት ነው።
እሺ እሺ እሺ We Plus Solution ይባላል። link ኡን በዚህ ስልክ ልከዋለሁ።
እሺ እሺ፣ እሺ thank you። መልካም ቀን።
እሺ